ሰላም ጤና ይስጥልን። በፊት ቤት በቲ ነው የሚለዳው
ከቴሌ ብር ወደ ቤት ቤት ለመላክ ሁለት መቶ ብር እንደ ያለኛል ሁለት መቶ ደግሞ- ብር አይቻልም።
እ
ከሶስት መቶ ብር በላይ ነው የሚቻለው።
ለጫወታ ነው እኮ የላኩት ምን አልከኝ?
ለመጫወት ነው እኮ ከቤት ቤት ከነ- ሳይሆን ከ- ኦኬ ይቅርታ፣ ከ- ከቴሌ ብር ተቀንሷል።
አ፣ ተቀናሽ የሆነበትን መሴጅ ቴሌግራም ላይ ላኩልን።
ሜሴጁ ደለትኩት በእናትሽ ኮምፒውተር ላይ ይልኛ ተባብረኝ አዎ ግን መቶ ሀያ ሰባት ብር መቶ ሀያ ሰባት ብለው ይደውሉና መሴጁን ድጋሜ ማስላክ ይቻላል።
ሜሴጁ መቶ ሀያ ሰባት ብዬ በልደውለው መቶ ሀያ ሰባት ብለህ ደውልላቸው። መሴጁ እንደገና አስልክና ላክልልኝ።
መቶ ሀያ ሰባት ብዬ ከደወልኩ በኋላ ምን ላ- ምን ልበላው መሴጅ ምን ልተው?
ላኩልኝ በላቸው።
እይ፣